ሰላም ጤና ይስጥልኝ። ከአዲስ አበባ ፊትስ ነበር የደወልኩት። ከአዲስ አበባ ፊትስ ነው የደወልኩት። እ ሽቶዎች order አድርገህ ነበር።
አዎ
እ ሽ- እ order ኡን ለማስ- የሆነ ልጅ ደው- አይ የሆነ ልጅ ደውሎልኝ ጠዋት እንደዋለ እኔ እዚህ on hand ያለ ነው የምፈልገው ብዬው okay እሺ ብዬው ከዛ ጠፋ እሱም በዛው
እሺ አሁን አሁን ላክልህ ትፈልጋለህ?
እ በ- ምን ምን እ ስንት ፓኬጅ ነው?
እ ባለ ሶስት እና ባለ አራት ነው ያለው። እጃችን ላይ ያለው ባለ ሶስት እ ነው እና ሰላሳ ሰላሳ ሚሊ ናቸው።
okay ስንት ነው? hello
ሁለት ሺህ ዘጠኝ መቶ ነው ባለ ሶስቱ።
ባለ ሶስቱም ባለ አራቱም እኩል ሆነ።
እኩል ናቸው ግን በመጠን ይለያያሉ። እነዛኞቹ ባለ አራቶቹ ባለ ሀያ አምስት ባለ ሀያ አምስት ሚሊ ናቸው።
okay እሺ፣ ቆይ አንዴ ልደውልልሽ። እሺ እሺ እሺ